ಇಲ್ಲ
ಹಲೋ ಹಲೋ
ಏನಿಸ್ತೀನಿ ಕೊತ್ತಂಬರಿ ಬರ್ತದೆ
ಹಲೋ ಅದೇ ತಿಸ್ಕೊಂಬಂದ್ಮೇಲೆ ಏನಿಸ್ತೀನಿ ಅವಾಗ ಕೊತ್ತಂಬರಿ ಬರ್ತದೆ
ಹಾಯ್ ಮಿಸೇಜ್ ಬದಾಮಿ ಶಾಂತಿ ವಿಜಯ ಬಲ್ಲಾಪಿಸಿರೋ నేను
ಅಷ್ಟು ಇದಿಲ್ಲೇನೋ
ಫುಲ್ ಮಿಸೇಜ್ ಮಾತಾಡಿ ಬರ್ರಿ ಕವಸ್ತಾ ಕಮ್ಮತ್ತ ಬರ್ರಿ ಕವಸ್ತಾ ಕಮ್ಮತ್ತ ስቴሌ የሚባል ጌም ስል ደንበኛ ስለሆኑ ነው። ሁለት ሁለት ብር እየቆረጠ ሁለት ሁለት ትኬት ስለሚሰጡት ነው። ትክ- እድል መሞከሪያ
እድል ለማሞከራ ነው አዎ፣ የሚሰ- ስለሚሰጡት ነው። ሁለት ሁለት ትኬት ኮከብ ዘጠኝ ሰማንያ አምስት ነው ይሰላል ብለው አ ሶስት ቁጥር ላይ ለመጫወት ሚላለ እሱን ነግተው ድሎትን አንድ ቁጥርን እየነኩ መሞከር ይችላሉ።
አ እድል መሞከር ይቻላል ማለት ነው።
አዎ ድሎትን መሞከር ይችላሉ።
እሺ ስም ስንታችን ስንታችን ንገሪኝ እስኪ ኮከብ ዘጠኝ ሰማንያ አምስት ነው ይሰላል አ ኮኮብ ስምንት ዘጠኝ ዘጠኝ ሰማንያ አምስት አ ዘጠኝ ሰማንያ አምስት አዎ መንሰላል ብለው ይልኩና መጀመሪያ ከዛ ሶስት ቁጥር ይመጣሉታል። ሶስት ቁጥርን ሲነኩ እድሎትን ይሞክሩና ጥያቄ እናመልሳለን። አንድ ቁጥርን እየነኩ እድሎትን መሞከር ይችላሉ።
እሺ ሻያ አመሰግናለሁ።